ይኸው እየደወልኩላት ሄሎ
ሄሎ ከቺፕቺፕ ይቅርታ መልሼ ደወልኩሎት ቅድም አውርቼዎት ነበረ እሺ።
location ድጋሚ check ለማድረግ ነበር ካራ የት ነው ቆሬ ነው ወይስ አይ ምንድን ነው በወሰን ኮተቤ ካራ
ኮተቤ ነው ኮተቤ ካራ ነው አዎ።
እሺ እሺ check ለማድረግ ነው እናመሰግናለን እሺ ችግር የለም።
መልካም ቀን እሺ። አሜን እሺ